ውሃ የቱ ጋር ነው የሚሸጠው?
ሄሎ ሄሎ፣ አቤት።
በሰላም ነው የዘጋኝ?
ሰላም አ- class እየወጣሁ እኮ ነው።
እንዴ ክላስ ባለፈውም ሰላም ከሆንክ ችግር የለውም። ባለፈውም ስደውልልህ class- አልመለስም።
ከ- ባለፈው ፈተና ነኝ የዛሬ ሳምንት አይ አይደለም፣ አው- ከሶስት ቀን አወጥ- በፊት
መቼ ከሶስት ቀን በፊት ደወልኩልህ አልመለስክም። ሰላም ኧረ ነው ወይ?
እባክህ።
ብዬሽ። በእውነት ስታገኘው okay።
ስለምትደውል አዎ ትክክል። አዎ በትክክለኝ ጊዜ ኧረ ኧረ አይደለም በሰላም ነው እግዚአብሔርን። አሁን class ነው። አሁን ልደውል ነበር። ይኸው ገና እየወጣሁ ስትሮ ጋር ቁጭ ብዬ ነው።
አይ በቃ ደህና ከሆንክ እኔማ ምን ሆንክ ብዬ ነው።
okay ነው okay ነው። discuss አድርጌ እነግርሃለሁ። አትመቸው እሺ።
አትብኝ።
ችግር የለም። አባቱ እሺ።
እንዴት ሆነ?
አሁን ተችሎታል፣ ድነዋል። አሁን እሺ ተችሏቸዋል። እሺ እደውልልሃለሁ።
አትዝጋኝ፣ እኔ ይጨንቀኛል። ያን እሺ፣ የስራው እሺ።
አይደለም፣ እሺ ባባ እሺ እሺ የስራው አይደለም።
እሺ እሺ እሺ እሺ፣ እሺ።
እሺ እሺ